እንደ ባሌ እንደ ስርዶ ፀጉሯ ወርዶ ወርዶ ፀጉሯ ሐር ነው ፀጉሯ ሐር ነው ሐሰት የምንደው ሰውየው ፀጉሯ ሐር ነው ሁሉን ማንኩሏታል ኩሉን ማንኩሏታል ባትኳለውም ያምርባታል ኩሉን ማንኩሏታል ኩሉን ማንኩሏታል ኩሉን ማንኩሏታል ባትኳለውም ያምርባታል ኩሉን ማንኩሏታል አምሯል ሸገኑን አምሯል ሸገኑን አምሯል ሸገኑ መደሰቻችን ዛሬ ነው ቀኑ ዛሬ ነው ቀኑ አምሯል ሸገኑን አምሯል ሸገኑን አምሯል ሸገኑ መደሰቻችን ዛሬ ነው ቀኑ ዛሬ ነው ቀኑ አይዞሽ ሙሽሪት አይበልሽ ቅርን አይበልሽ ቅር የማይሄድ የለም የማይዳርን የማይዳርን አይዞህ ሙሽራ አይበልህ ቅርን አይበልህ ቅር የማይሄድ የለም የማይዳርን የማይዳርን ይህ ያለ ነገር የጠፋ ለመላ እንዴት ይለያያል? ስሳ ይጥላል። ያቺን ማዶ ጋር አለ ስሟን ማን ይሏታል? ፍጥረት ተሰብስቦ ናፋፏን ያታል። እቴ ባልንጀራ አይበልሽ ከፋን አይበልሽ ከፋም ሁሉም ያገባል በየወረፋ በየወረፋም ወንድም ባልንጀራ አይበልህ ከፋና አይበልህ ከፋ ሁሉም ያገባል በየወረፋ በየወረፋ ለመንገደኛ ሰው አይሰጡም ስንቁን እየበላው ይሂድ አንጀት አንጀቱን አንጀት የተቆርጦ ከሆዴ ከወጣ እንግዲህ ሐኪሙ ምን ሊቀጥል መጣ? ፀጉሯ ወርዶ ወርዶ ፀጉሯ ወርዶ ወርዶ ይደመደማል እንደ ስርዶ ፀጉሯ ወርዶ ወርዶ ኩሉን ማንኩሏታል ኩሉን ማንኩሏታል ባትባለውም ያምርባታል ኩሉን ማንኩሏታል ቁንጅናው እንኳን የራሷ ነው ኩሉ የእናቷ ነው ቁንጅናው እንኳን የራሷ ነው ኩሉ የእናቷ ነው